ሄሎ ሄሎ
ሰላም ነው።
ሰላም ነው።
ቅድም የሆነ ጥያቄ ጠይቄ ደወላል ብሎ ነበር፣ አልተደወለም።
ምን ነበረ?
የ online keno ጥያቄ ነው።
እሺ፣ ማን እንዳወራ ታስታውሳለህ?
አላስታውስ።
እሺ፣ ምንድን ነው ጥያቄ?
ሰላሳ አምስት odd በሀያ ብር ስምንት መቶ ብር ነው። ኦንላይን ላይ ግን ሰባት መቶ ብር ነው የሚሰጠው። ከሁለት አንድ ደግሞ ቤስት ላይ ተመላሽ አለው። ኦንላይኑ ላይ አይመልስም።